ጤና ይስጥልኝ። ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
እንትን ቦ- ያለውን እንዲነግሩኝ ፈልጌ ካሰርኮል ልንገሮት።
እሺ ንገረኝ። እሺ
እሺ እኔ እናት የ- እሺ የ- አስ- አስር አስራ አንድ አስራ አንድ
ሰላሳ ሰባት እሺ
አሁንም ሰላሳ ሰባት እሺ
ሰባ አንድ
አራት ጨዋታ አጥቶብሃል እስካሁን ባለው እና ያልተካሄዱ ጨዋታዎችም አሉ ገና።
ስለዚህ አራት ስለወደቀ ዋጋ የለውም።
አዎ ዋጋ የለውም። already lost ነው።
እሺ ሌላ ደግሞ ሌላ እሺ ንገረኝ። እሺ አስራ አንድ ሰላሳ ሰባት ሰላሳ ሰባት
ሰማንያ አንድ እህ ስልሳ
አምሳ አምሳ
ይሄም ሁለት ወድቋል already።
በቃ ሁለት ከወደቀ ዋጋ የለውም። ሌላ ደግሞ እሺ
አስራ አንድ ሰላሳ አራት ሰላሳ አራት
ዜሮ ሰባት እህ
ሰማንያ ሁለት ሰማንያ ሁለት አዎ እሺ ይሄም እንደዛው ነው። አንድ አምስት ኦ- ጨዋታ ወድቋል።
እሺ አስራ አንድ እሺ
አርባ እህ
ስልሳ አምስት ስልሳ አምስት አስራ ሰባት
ይሄም lost ነው።
እሺ አስራ አንድ አስራ አንድ ሰላሳ አራት ሰላሳ አራት ሀያ ስምንት እ
ስልሳ አምስት
ሀያ ስምንት ስልሳ አምስት አዎ
ይሄም lost ነው።
እሺ አንድ የመጨረሻ እሺ አስራ አንድ አርባ አንድ አርባ አንድ
አስር አስር
ሰላሳ ዘጠኝ
ሰላሳ ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ አዎ
ይሄ አራት መቶ ብር ቦነስ አለው።
አንድ ክለብ ጥሎኝ ነው።
እ
አንድ ክለብ ጥሎኝ ነው።
አዎ አንድ ነው የወጣብክ። ያው ቪኤፍቢ ስቱትጋርት ከባየር ዜሮ አራት የሚለው እሱ ነው የወጣብክ።
አይ ወይ እሺ በቃ አስለቀቂልኝና አቀበላለሁ። መቁረጫ ይሆነኛል።
ተለቋል already ስለተለቀቀ የ- ወ- ሄደህ መውሰድ ትችላለህ። እሺ
እሺ እናትዬ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።